ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደውት በቴሌግራም ላክሊ ብለሽ ነበረ። ቅድም መጀመሪያ ያልክ የነበረ ማለትም ሂስትሬን ከአሁን ደግሞ የቴሌብር ቴክስት የላከልኝ ልክልሻለሁ በሰላሳ አምስት መጨረሻ አርባ ሁለት በሆነ ስልክ
ስልክ ንገሩኝ።
ሰላሳ አምስት እሺ ዜሮ ሁለት እሺ አርባ አምስት አርባ ሁለት
አቤል ነው የቴሌግራም ስሙ።
ነው ጸጌ ዜሮ ዘጠኝ ሰላሳ አምስት ዜሮ ሁለት አርባ አምስት አርባ ሁለት
OK በትንሽዬዋ ስልክ ያለው ነው
አልመጣልሽም
እኮ በትንሽዬዋ ስልክ ያለው ነው text
እኔ ላኩልሽን ነው እ
no የቴ- የቴሌብር የተጠቀምኩበትን ነው text ያደረኩልሽ እኮ
እም፣ ዜሮ በቴሌግራም ማለት ነው።
ሰባት በዜሮ በቴሌግራም ሰባት መጨረሻው ስልሳ ሁለት ስልክ ቁጥር የተያለ የተላከ እኔ no no ደረሰ።
ሰ- ሰላሳ አምስት ዜሮ ሁለት አርባ አምስት አርባ ሁለት
ከዚህ በፊት ተጠቅመው ነበር በዚህ በአሁን አዎ።
በነገርኩት
ልክ ያለው ብቻ ከዚህ በፊት ልክ የነበረ እ።
ግን እ- በዚህ ስልክ አይደለም በሌላ ስልክ ነበር የላኩት።
ቴሌግራም ስሙት ማን ነው?
የእኔ እ
ቲቲ ኤፍኬአር ቲቲ
ኤፍኬአር የሚል የለም እስቲ እሺ፣ አሁን አግኝቼዋለሁ። ስልክ ቁጥሮትን ይላኩልን። እሺ ደመኛችን አንድ ላይ አድርገው። ጸጋዬን የሚለው አዎ
የትኛው ነው? ሁለቱ አንድ ናቸው? አንድ አዎ አንድ ናቸው።
ነው አዎ
እሺ ስልክ ቁጥሮትን ይላኩልን። እሺ ደመኛችን እዛው ላይ እና forward እናደርግሎታለን። መልስ ስናገኝ እዛው ቴሌግራም ላይ እናሳውቆታለን። አሁን ይላኩልን እና እናስተላልፈው።
እሺ